हेलो
ሰላም ጤና ይስጥልኝ።
ሄሎ
ሄሎ ሄሎ ጤና ይስጥልን። ድምፅ ኪብራ ምን ነዳዎች?
የኮሜዲ ምሽቱን ተ- ከፍዬ ነበረ።
እሺ፣ ስለዚህ መጠጥ ሴቶትም ወስድ ይችላሉ።
እስከ ስንት ሰዓት መገኘት አለብኝ?
አስራ አንድ ሰዓት ነው የሚጀመረው። እ፣ አስር አስር ተኩል በር ይከፈታል። ስለዚህ ቀድሞ መጠው ቦታ መያዝ ይችላሉ። ትኬት ስን ወስደው
ትኬትን ከየት ነው የምወስደው? ከዛው ከአዳራሽ?
እኛ ጋር ነው።
እሺ፣ እሺ፣ አመሰግናለሁ።